ጤና ይስጥልን።
አቤት ሰላም ነው።
እግዚአብሔር ይመስገን።
አባዱላ ወይ D4D እና ከአይናማ ውስጥ በባንክ ምን?
ያለ አባዱላ ድምፅዎት ወይ- ወርዷል አባቱ እየተሰማኝ አይደለም። በጣም ድምፅዎት ወርዷል።
አባዱላ or አይናማ እም።
ወይ D4D ከነሱ ውስጥ በባንክ ያለ አለ
ባንክ የምናያይዛቸው አሉ።
እ? እ?
ባንክ የምናያይዛቸው አሉ።
Okay ይዞታው እንዴት ነው? በምንድን ነው የማየው?
አሪፍ ነው። ቴሌግራም page ኣችን ላይ ፖስተናል። ማሊባባ dot net ላይ ገብተው ይዩ።
Okay እሺ እሺ እሺ።
እሺ እሺ
ትንሽ ነው ያለው።